ጤና ይስጥልን ቤተሰብ ቤት መራው ዊዝዶ አፕሩቭ አድርጊልኝ እስኪ ማየ
በዚህ ስልክ ነው።
አበዝ
ስንት ብር ነው ያዘዙት?
ሰላሳ አንድ ሺህ ብር ማየ አስር አስር አስር እና አንድ ሺህ ብር ሰላሳ አንድ ሺህ
እሺ አንዴ ይጠብቅ።
እሺ አሰብኩኝ እንደምትሆን
ወደ ቴሌ ብር ነው አይደለ?
አዎ፣ ዜሮ ዘጠኝ ቴሌ።
ሰላሳ ሰባት ዘጠኝ ሰባ ሰባት ወደ እሱ ወደ ላይ
ቼክ ማድረግ ይችላሉ። አፕሩቭ አድርጌለታለሁ።
አመሰግናለሁ ማየ
እሺ መልካም ቀን ይኑርዎት።